ጤና ይስጥልን።
ሀሎ ሳሙኤል፣
ደህና ነዎት?
እግዚአብሔር ይመስገን።
ድርት ድርት ይሞላችሁ
አስተዋለሁ ወንድሜ።
ሄሎ፣
ምን አልከኝ ወንድሜ?
እኔ እኮ አንተን እወድሃለሁ። ብር ትሞላለህ? ጤሉ ነት
ተሳስተሃል ወንድሜ። ማን ብለህ ደወልክ?
እ ማን ብለህ ደወልክ? ማን ብለህ ደወልክ? ተሳስተሃል።
ማነህ አንተ?
የድርጅት ስልክ ላይ ነው የደወልከው፣ STEM for Kids ድርጅት ላይ።
አረ ተሳስቼ ነው ተሳስቼ ነው።
እሺ፣ እሺ።